Hello? Hello? Hello? Hello
Hello
አቤት፣ Hello፣ ገነቱ እንዴት ነህ? ሰላም ነው እግዚአብሔር ይመስገን ሰላም ነው።
አለን አለን። እነዚህ አዲስ የሚከፈቱ shop- shop ኦች የላካቸው ማለት ነው።
አዎ ልክ እንደ ባለፈው አድርግልን እስኪ። አረካ አንድ ሁለት እንደዛ ማዞሪያ እያለን የተከፈተው አለ አይደለ?
አዎ አዎ።
እ Okay yeah okay፣ የሀገር ስም ልጻፍ?
አዎ አዎ አዎ።
እሺ እሺ Edit አድርግልኝ እንደዛ። እሺ፣ የስፖርቱንም ለብቻ የ virtual ን ለብቻ።
እሺ እሺ።
እሺ እሺ፣ ገነት thank